ሄሎ
ሄሎ ከችብችብ የደወልኩሎት።
እሺ እሺ check አድርጌያቸው ነበር እና እዛ ላይ እስከ አስራ አምስት ኪሎ መሆኑን አሳውቀናል። እኛ
ላይ ነው የሚለው check እሺ፣ ማድረግ እንኳን- ይችላሉ። እንደ አሁን ድጋሜ check ያድርጉና እ፣ ስለዚህ አሁን አስራ አምስቱን አይቀበሉም።
በቃ ላኩትና ያለው እም፣ ጽፋለሁ።
እሺ ስለዚህ እ፣ ያኛውን refund እናደርጋለን ቀሪውን።
እሺ እሺ እሺ፣ እናመሰግናለን። መልካም ምሽት። እሺ